hello
ወይ ወይ ደህና አደራችሁ።
እግዚአብሔር ይመስገን።
እንዴት ናችሁ? ማሽን አስገብተን ነበር እናንተ ጋር እሺ
ፕሪንተርና ሲም ካርድ ነበር ያስገባነው።
ሲም ካርድ
አዎ፣ ፕሪንተርና ሲም ካርድ ፕሪንተር የሚስተካከል ነበር።
የማሽን ቁጥር ነግረኛለሽ?
ማስሄድ አለባቸው።
የማሽን ቁጥር ንገሪኝ። እሺ ማሽን ቁጥሩ
ንግድ ፍቃድሽ ብቻ መታወቂያ እዚህ አለ። ንግድ ፍቃድ መታወቂያሽ፣ ንግድ ፍቃድ ብቻ ኮፒ አለ ወይ?
ንገር ዜሮ ዜሮ እሺ ማሽን ቁጥር ንገሪኝ። አዎ፣ የማሽን ቁጥር ንገሪኝ።
እኮ ዜሮ TMA ዜሮ ዜሮ አስራ ሶስት
TMA ለች ነው PMA TMA ነው TMA ነው አይ PP ንገሪኝ። አይተሽ በእናትሽ ዜሮ ዜሮ አስራ ሶስት T ናት አይ P P P እሺ TMA MA ዜሮ ዜሮ እሺ አስራ ሶስት ሰማንያ ሶስት አስራ ሶስት ሰማንያ ሶስት እሺ check አድርጊ። ሲም ካርድ እና ፕሪንተር ያልሽኝ በቃ check አድርጊ። እንደነገረኝ አሳውቅሻለሁ። ብልሽ አላውቅም።
summary ም ስለፈለገ ይፈልገው summary
ፈልገን ነበር። በቃ check አድርጌ አሳውቅሻለሁ። summary ም ፈልጋችሁ ብዬ እሺ
እሺ ምናምን